ሌላው
ጤና ይስጥልኝ ቢኒያም ነኝ ከኦዳ Vehicle Manufacturing PLC ባለፈው እ, አውርቼ ነበረ text እልክልሃለሁ ብዬ
አዎ አ- አ- አይ አንተ ለማረጋገጥና text ላረግልህ ስለፈለኩ ነው። ስለቆየ ደግሞ በጣም ይቅርታ።
እሺ እሺ በዚሁ ስልክ ልላክልህ አይደል?
አዎ እሺ አንተ ያልከኝ እ፣ የአዳማን የምፈልገው አዳማ ነው የምፈልገው OK። ስምህን ማልበ
መንግስቱ መንግስቱ መንግስቱ እሺ መንግስቱ ከዱከም ነው አዎ ያልከኝ።
አዎ እሺ እኔ አባት አሁን በዚህ ል- ስልክ እልክልሃለሁ። እሺ ሰላም እሺ ሁንልኝ።
ነው እሺ እሺ